ፎቶ
ሰላም ነው። ምን የባንክ ምናምን ያለባቸው ኮሮላ አሁን ለቀ እንትን ላይ አይቼ ነበር ቲክቶክ ላይ አለ ባንክ ያለው ባንክ እያያዝልዎታል። ባንክ ያለበት ሳይሆን ከባንክ ጋር እናያይዝልዎታለን።
okay ምን ምን አለ አሁን ሞዴል ማን transmission ኑ እስኪ ንገርኝና ልምጣ ወይ ፓስተር ይቀርበኛል። ሁለት ቦታ መሰለኝ ያላችሁት አድራሻ።
አዎ ስለዚህ
ፓስተር branch ኣችን ሁለት ሰባት ኮሮላ አለን።
manual ነው automatic?
automatic እሺ ስንት ይባላል?
ሁለት ነጥብ አምስት ሁለት ነጥብ ስድስት ሁለት ነጥብ ስድስት በ manual ስ ምን አለሽ?
በ manual እዚህ የለንም። ፓ- መስቀል ፍላወር branch ኣችን ላይ ነው የምንለው።
እኮ በመስቀል ፍላወር በ manual ስንት አለ እስከ ስንት ሶስት አለን እ
ሁለት ሶስት አለን።
ሁለት ሺህ ሶስት manual
አዎ እሺ ስንት ይባላል ንጹህ ከሆነ ሁለት ሚሊዮን ሶስት መቶ ሀምሳ ሺህ ብር
manual ኡ አዎ እ